ጤና ይስጥልኝ።
Hello ዳኒክስ ትራቭል ጤና ይስጥልኝ። ይሰማታል?
አዎ ይሰማል ነው። አዎ።
እሺ ከአሪፍ ፔ ነበር የምደውልሎት። ሄደን እባላለሁ።
ኬት ኬት አሪፍ ፔ።
አሪፍ ፔ አዎ አሪፍ እሺ።
POS machine። እሺ እ፣ በተወስ- ለተወሰነ ጊዜ በ POS machine ኑ ላይ ምንም አይነት transaction ስላላየን እ፣ POS machine ኑን ሊወሰድቦት ነበር። ያው transaction ይኖራል ብለው ባሰቡ ጊዜ እ፣ አመልክተው እኛ ጋር መውሰድ ይችላሉ ደግሞ
Okay እና እሱን ለማሳወቅ ነው የደወልነው።
እሺ። ግን እ፣ እንትን አቶ ዳንኤል ለአንድ ለ- ለስራ ምን ጉዳይ አለኝ?
ከሀገር ውጭ ነው። ዳን አቶ ዳንኤል ከ- ለስራ ድምፆት ጉዳይ ትንሽ ይቆራርጣል።
ይሰማል። አዎ።
አሁን ይሰማል።
አቶ ዳንኤል ለአንድ ለስራ ጉዳይ ከሀገር ወጥቶ ነበረ።
እሺ የሚመለሰው ከአንድ ሳምንት በኋላ ነው።
እም።
authorize እኔም authorize ማድረግ የምችለው ነገር ነው።
ያው በዋኖቹ በኩል ወይም ደግሞ በሞኔታ በኩል እ፣ ያው approval አግኝተናል እኛ እንደሚወሰድ ተነግሯቸው ማለት ነው።
እሺ በእነሱ በኩል approval ስላገኘ እ፣ ያው ማሳወቅ ካለቦት በስልክም ቢሆን ማሳወቅ ይችላሉ።
እሺ፣ መልካም አሳውቃለሁ። እሺ ደንበኛችን ይሰሙታል።
እ? እ?
ማሳወቅ ካለቦት በስልክ ያሳውቁና እ።
እ፣ ወይም ችግር ካለው ደግሞ እኛ ጋር ደውለው ያሳውቁ ዘጠና ሶስት ዘጠና አምስት ላይ ዘጠና ሶስት ዘጠና ሶስት
ምን አለኝ ትንሽ ድምፆት ይቆራረጣል።
እየነዳው ስለሆነ ነው። እሺ ይከብዳል።
ምንም ችግር የለም።
ዘጠና ሶስት ዘጠና ሶስት ላይ ነው ያልሽኝ?
ዘጠና ሶስት ዘጠና አምስት እሺ እሺ እኛ ጋር ያሳውቁ ደውለው። እሺ እሺ፣ አሳውቃለሁ።
POS machine ኑን charge አድርገው እ፣ ያስቀምጡት። እሺ ደመያች መልካም። እሺ እናመሰግናለን። መልካም ቀን።
እናንተም እንደዛው